ጉልበት ሁሉ ይንበርከክለት፣ ምላስ ሁሉ ያመስግኑት፣ ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና። ኢየሱስ ይክበር በምስጋና ኢየሱስ ይንገስ በምስጋና ጉልበት ሁሉ ይንበርከክለት፣ ምላስ ሁሉ ያመስግኑት፣ ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና። ኢየሱስ ይክበር በምስጋና ኢየሱስ ይንገስ በምስጋና ሁሉን ያደርግ ዘንድ ይችላል፣ ሐሳቡን መከልከል ማን ይደፍራል? እሱ እግዚአብሔር ነውና የወደደውን ያደርጋልና። ጉልበት ሁሉ ይንበርከክለት፣ ምላስ ሁሉ ያመስግኑት፣ ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና። ኢየሱስ ይክበር በምስጋና ኢየሱስ ይንገስ በምስጋና በቅዱሳን መላእክት ታጅቦ ይኖራል ዘላለም ተከብሮ የተቀን ይዘምሩለታል ቅዱስ ቅዱስ ይሉለታል ጉልበት ሁሉ ይንበርከክለት ምላስ ሁሉ ያመስግኑት ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና ኢየሱስ ይክበር በምስጋና ኢየሱስ ይንገስ በምስጋና በአማልክት መካከል የተፈራ ስሙ የከበረ ገናና ዛሬም ለዘለዓለም ኢየሱስ ያው ነው አይለወጥም። ጉልበት ሁሉ ይንበርከክለት፣ ምላስ ሁሉ ያመስግኑት፣ ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና። ኢየሱስ ይክበር በምስጋና ኢየሱስ ይንገስ በምስጋና የነበረ ያለ የሚመጣ ኢየሱስ ብቻውን ቅዱስ ነው። ስሙ ሐሴት እናድን ክብርንም ለእርሱ ጉልበት ሁሉ ይንበርከክለት፣ ምላስ ሁሉ ያመስግኑት፣ ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና። ኢየሱስ ይክበር በምስጋና ኢየሱስ ይንገስ በምስጋና ጉልበት ሁሉ ይንበርከክለት፣ ምላስ ሁሉ ያመስግኑት፣ ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና። ኢየሱስ ይክበር በምስጋና ኢየሱስ ይንገስ በምስጋና ጉልበት ሁሉ ይንበርከክለት፣ ምላስ ሁሉ ያመስግኑት፣ ይክበር ይንገስ በምስጋና ስሙ ከስሞች ሁሉ በላይ ነውና ኢየሱስ ይክበር